አይ ለማንኛውም የት ነበር? Hello
አቤት ጤና ይስጥልኝ አብሮ ይስጥልን።
አቶ ዮሐንስ።
አቤት እሺ ከ Flintstone Homes ነው የደወልኩሎት።
አቤት እ፣ ብቅ እላለሁ ብሎን ነበር ወደ ቢሮ። ለዛ የት ነው ነበር?
እ፣ ገርጂ ልደታ ቦሌ ነበረ ቢሮአችን ያለ ነው። የት ይቀርቦታል እሱ?
የኢንዱስትሪ ሴት ነው
አይ ፍሊንስቶን ሆምስ ነው።
ስድስት ሰው መሰ ኦኬ። እኔም አዎ።
እኔ አጋጣሚ ሕክምና ነው የምሰራው እና ለዛ ነው ዝንሽ ብዬ
እሺ ለዛ እሺ ነው አዎ ቢዚ ባለቤቴ መምጣት ያደርጋል።
ስላለባት ነው እና ትምህርት ወይ ቅዳሜ ይሰራላችሁ እንዲ ሀፍ ቅዳሜ እስከ እስከ አስራ አንድ ሰዓት ክፍት ነው። አዎ ቅዳሜ በቃ እንዲሆን ተረዳ ይቻላል። ቅዳሜ ብቅ ማለት ይችላሉ። እኛም እናስታውሶታለን።